Il chasse demi. Il chasse demi. የሚያበቅስ ይመጣ ወይ
ሄሎ፣ ሰላም እንዴት ነህ?
አለን እግዚአብሔር ይመስገን።
እግዚአብሔር ይመስገን። ከስቴንፎር ኪድስ ነው የምደውልልህ። ፌስቡክ ላይ የልጆች የሮቦቲክስ ስልጠና በሚል አድቨርታይዝመንታችን ላይ ከማ ከማ ኢንተረስ የፌስቡክ ላይ የልጆች የሮቦቲክስ ስልጠና የኮምፒውተር ፕሮግራሚንግ ስልጠና በሚል አድቨርታይዝመንታችን ልደውልሽ ቢል ወሰነኝ። ቆይ እሺ እሺ